Hello ጤና ይስጥልን ቤተሰብ
Hello ጤና ይስጥልን ቤተሰብ
ስልክ ቀፎ ቀይሬ ነበርና ስልኳ አልከፍትም አለች። password forget ብዬ አስገብቼ እም። ስልኩ አንተ ጋር ነው አይደል? SIM card ኡ
አዎ እኮ password ኡ ደረሰክ አው ይደርሰኛል። አስገባዋለሁ፣ አይከፍትም።
እኮ space maybe ከፊት እንዳይኖረው ወይም ደግሞ ስጽፍ ተሳስተ ሊሆን ስለሚችል copy paste አድርገው ብዬክ ነበረ
አዎ እኮ message ኡን ክፈትና ኮፒ አድርገው እ እ ምንም አይለኝ፣ አይከፍትም።
ስልክን ዘጠኝ ብለን የጀመርከው አይደል?
አዎ ዘ- በዘጠኝም አለ በዜሮ ዘጠኝም አለ። በዜሮ ዘጠኝ አልሞከርኩትም፣ በዘጠኝ ብቻ ነው።
አሁን በዘጠኝ ነው message የተላከልህ
አዎ እኮ ኮፒ አድርገው አይተላከለ message
ሙሉ ነው ሚያስበት። ስለዚህ login ቀንሼ እንኳን ምንም ማለት እስቲ box ስንት box ነው ያስመ- ይመጣልህ? ሁለት ነው አንድ
ወቅት ይመጣል። የስልኳ እንዳለ የእንትኗ እንዳለ ሁለት ነው የመጣልህ?
ምን ይመጣል message no አይደለም፣ password የምታስገባበት አንድ ነው።
አንድ ነው አይደል? login ብለን የገባኸው አዎ እኮ SMS ታስገባው ይሰራልህ ነበር እኮ የተላከልህን ኮዱን ብቻ ነው ግን እያስገባ ያለኸው አይደል?
ኮዱ ብቻ ነው።
okay እስቲ ላክልኝ ቴሌግራም ላይ screenshot አድርገህ አለ አይደል? ቴሌግራማችን
አብደን